ఏలూరు ఏలూరు ఏలూరు
እኔ ይሰማኛል። አንተ አይሰማህም?
እኔማ እየሰማኝ ነው። ሀምሳ ስድስት ሰማንያ ሁለት እሺ ሀምሳ ስድስት
ሀምሳ ስድስት ሰማንያ ሁለት
ሰማንያ ሁለት ምን ሆነበት?
አልታዘዘም ምግብ ቤት
ስም ማን ነው?
አልታዘዘም ማለት ነው። ሲስተር ስምህን ስለቡ ነው ያንተ የሚለው።
እሱ ንገረኝ። እ?
system ስለቡ ነው የሚለው። system ስለቡ ነው የሚለው።
hello፣
የኔ ብሩክ ነው። ሄሎ ብሩክ ነህ? እሺ አንዴ አዎ፣ ብሩክ ምግብ ቤት check ላድርግና ደውዬ አለመታዘዙን እነግርሃለሁ። ሀምሳ ስድስት ሰማንያ ሁለት ነው።
ሀምሳ ስድስት ሰማንያ ሁለት አለ።
ብሩክ ማን ነው?
ብሩክ እንዳለ
እሺ ብሩክ፣ እሺ ደውዬ check አደርጋለሁ።
እሺ